እንዴት ነህ አለን ፈሪ በጣም ይቅርታ ሶፍትዌር ሚራን ፎልደር ልሰጠን ነው አይደል? ስተን ነው አንተ ጥላሁን ነኝ።
እሺ ጥሌ፣ ምን አልከኝ?
አስገቢ ፓስዋርድ አስገቢ።
እኮ ፓስፖርት ገና ሙዜ ልክልሻለሁ ጠብቂኝ አለኝ እኮ። አዛ ቢሮ ነው እንዴ ስትሞክር አይገባም እንዴ? ዝም ብለሽ ገስ አድርገሽ ግቢ ያልኩት።
ቅድም ባልከኝ አዎ፣ ከዛ መጨ- መጨረሻውን ዜሮ አላት።
አዎ፣ አዎ፣
እሺ እስቲ ልሞክር።
ሞክሪው። አዎ፣ እሺ እሺ ያው እያየሁሽ ነው።